አቤት hello መሰለ አቤት አቤት አስራ ሰላም ነው እግዚአብሔር ይመስገን።
አለን ከቢሮ ነው የምደውልልህ እሺ እኔ የምልህ ውድ የምትባል ሞኮሮኒ ይዛላ
ውዴ መኮረኒ አለ እንደኛ ጋር ፒዲኤፍ ላይ አለ አስ- ቆይ እስኪ አለን አውራዎች ሄሎ ሄሎ አቤት አቤት አላ ውድ የሚል የሞኮሮኒ order አዎ አለ እኮ ትሰጣታለህ ዛሬ አዎ ደውዬላት ነበረ በቃ ቃሪያም ስላለኝ ነገ ከቃሪያው ጋር ይምጣልኝ አለችኝ እኮ እኮ እኔ አዋርቻት እኮ አንተን አይደል ያልካት ምን ቃሪያ አለች ስላት አዎ አለኝ አለች እኮ ነገ ይምጣልሽ ብላታል አይደለ እሷ አዎ።
ጠይቃት ዛሬ መረከብ እችላለሁ ሞኮሮኒውን አለችኝ እኮ በቃ እንሄዳለን እኮ በቃ ዛሬ አስረክባት እቃዋን እሺ እሺ እሺ